ተወለደልኝ የዓለም መድኃኒት ቤተልሔም ላይ እንዳሉ እንዳሉ በጨለማ ውስጥ የተቀመጠው ብርሃን እንዲያየ እንዳለው እንዳለው እንዳለው መላእክቱ ነገሩኝ የዓለም ቤዛ በግርግም ውስጥ አላሎኝ አላሎኝ አላሎኝ
በግርግም ነው ያለው በግርግም በግርግም ነው ያለው የዓለም መድኃኒት በግርግም ነው ያለው በግርግም በግርግም ነው ያለው የዓለም መድኃኒት
ሲወለድ ሊሰዋ ነው ሲወለድ ሊታረድ መስዋዕት አይፈለግም ራሱ መስዋዕት የያዝኩትን ዕጣን የያዝኩትን ከርቤ ፊትህ አቀርባለሁ ናግባ ከልቤ ናግባ ከልቤ ናግባ ከልቤ ናግባ ከልቤ ለተወለደ በግርግም ላለ ራሱን ከላይ ዝቅ ላረገ ለእኔ ገራገር ለእኔ ያለው ባይ አምልኮ አለኝ ለእርሱም ይታይ ለእርሱም ይታይ ለተወለደ በግርግም ላለ ራሱን ከላይ ዝቅ ላረገ ለእኔ ገራገር ለእኔ ያለው ባይ አምልኮ አለኝ ለእርሱም ይታይ ለእርሱም ይታይ አምልኮ አለኝ አለኝ ምስጋና አለኝ አለኝ መዝሙሩም አለኝ አምልኮ አለኝ አለኝ ምስጋና አለኝ አለኝ መዝሙሩም አለኝ አምልኮ አለው እልልታ አለው ዝማሬ አለው ምስጋና አለው አምልኮ አለው እልልታ አለው ዝማሬ አለው ምስጋና አለው ተወለደልኝ የዓለም መድኃኒት ቤተልሔም ላይ እንዳሉ እንዳሉ በጨለማ ውስጥ የተቀመጠው ብርሃን እንዲያየ እንዳለው እንዳለው እንዳለው መላእክቱ ነገሩኝ የዓለም ቤዛ በግርግም ውስጥ አላሎኝ አላሎኝ